እንዴት የብድር አገልግሎት ትላለች? ምን አይነት ድፍረት! ጭራሽ አበድሮ አበድሮ የባስ ገደል ሊከታችን እንኳን ወይኔ አይ፣ አንሱት please አንሱት።
ሄሎ ሄሎ
አቤት።
ሰላም እማ፣ ከ ChipChip ነበር የምደውልልዎት።
እህ እህ፣ ከ ChipChip ነው የምደውለው።
እሺ፣ እ፣ ይቅርታ አንድ ጥያቄ ልጠይቅዎት ነበር፣ ይመችዎታል?
ምን አይነት ጥያቄ?
እ፣ ChipChip ን እየተጠቀሙ ነው አይደለ?
እህ እህ፣ ChipChip ን እየተጠቀሙ ነው።
TikTok ምንድን ነው? እኔ የማውቀው ነገር የለም። እንደውም ጻፊ እ
አላውቀውም እናቴ ምን እንደሆነ እኔ እየተጠቀምኩ አይደለም።
ChipChip ን አይ፣ እ፣ እዚህ ጋር እንደሚጠቀሙ ስላሳየኝ ነው የደወልኩልዎት።
አይ አላውቅም እኔ እንግዲህ ChipChip ማለት የእንትን አስቤዛ
እህ እህ፣ የጌታ ሰው ስልክ ነው አይደለ?
ምናቺ የጌታ ሰው ስልክ ነው አይደለ?
አይደለም አይደለም፣ ተሳስተሻል።
እሺ እሺ።